hello ጤና ይስጥልኝ Best Bet
ሰላም ነው?
ሰላም እንዴት ነህ?
ደህና ነኝ ደህና ነኝ። እንትን ነበር ትኬት እስኪ እይልኝ ቦርንማውዝ እንትን ያለ ነበር።
እሺ cashier code እንዴት ነበር?
ንገረኝ።
cashier code okay፣ cashier code እሺ፣ አስራ ሁለት አስራ ሁለት እሺ ሀያ
እሺ
ዘጠኝ ሰማንያ አንድ
እሺ ሶስት
እሺ በሀያ አምስት ብር ነው አይደለ ቤት ያደረጉት?
አዎ አዎ lost ነው ታርሟል። እሺ አሁን lost ነው።
ታርሟል።
አዎ ሶስት ጨዋታ ወጥቷል። የወጣ ጨዋታ አለ ሶስት ጨዋታ።
ከዚህ ውስጥ አዎ
okay የወደቀ ነው አዎ የወደቀ ሶስት ጨዋታ።
ነው እንዴ? አሀ okay የቦርንማውዝን ብቻ መስሎኝ ነበር።
አይ አይደለም የቦርንማውዝ እና እሱ አልፏል እኮ
ቦርንማውዝ አልፏል። አቦዝ አልፏል፣ ተቋ አዎ።
ስለተቋረጠ ብዬ ነው እንጂ አይ እሱ አልፏል። ሌሎቹ ናቸው። ሌላ ሶስት የወደቀ ጨዋታ አለ።
በቃ ጥሩ እንግዲህ እሺ አስራ ሁለት ሌላ እይልኝ አስራ ሁለት ሀያ
አስራ ሁለት ሀያ
ዘጠና ስምንት አርባ ሶስት no ይሄን የሰጠሁሽ መሰለው ነው።
እሺ ይቅርታ ይቅርታ ችግር ይቅርታ።
የለውም።
እሺ እ አስራ ሁለት ሀያ አንድ
አስራ ሁለት ሀያ አንድ
አስራ አምስት
እሺ
ዜሮ አንድ
አስራ ሁለት ሀያ አንድ አስራ አምስት ዜሮ አንድ አዎ
ይሄኛውም ሁለት ጨዋታ የወጣ አለ የወደቀ እሺ።
ጨዋታ አለ ሁለት ቦ ሁለት ነው የወጣ።
አዎ
እሺ እኔ እናት በቃ አንድ ይልኝና እሺ እሺ ችግር የለውም እሺ አስራ ሁለት እሺ
አስራ ሶስት እሺ ዜሮ ሰባት ሰባ ሰባት
ይሄኛውም ሁለት አለው
ሁለት አለው።
አዎ እሺ አስቸግርሻለሁ አንድ ታይልኛል።
አረ ችግር የለውም እሺ እሺ አስራ ሁለት እሺ አስራ ሶስት እሺ
አስር ሰማንያ ሰባት አስር ሰማንያ ሰባት ይሄኛው ደግሞ ሶስት ሶስት ጨዋታ አለ የወደቀ
እሺ እኔ እናት እሺ እሺ አመሰግናለሁ።
እሺ መልካም ምሽት እሺ